ሄሎ ሰላም ጤና ይስጥልን ቤት ቤት
ሰላም ሄሎ ሰላም ነው አሉ አለን አለን ምን ነበር ወደ ቤት my bets የሚለው account ኡ ላይ የለም።
እ
account ኡ ላይ ስትገቢ ካሽ ውን የምታይበት my bets የሚል አለ አይደለ?
አዎ የለም።
እርግጠኛ ነህ
እርግጠኛ ሳልሆን እደውላለሁ። በየቀኑ ነው እኮ አይ የምጠቀመው።
አይደለም አ፣ ዛሬ ነው የሌለው ወይስ ከዛሬ የለም ነው ዛሬ ነው የሌለው።
እሺ አንድ እጅ ይቀር
ልክ ያለው ቴሌግራም ላይ ልኬ ነበር።
እሺ አንድ የለም ሄሎ እሺ አባ አዎ የለም እስኪ እናስተካክለዋለን እሺ አንድ ደቂቃ ጠብቀን አንድ አምስት
እሺ ስለደወልክ እናመሰግናለን መልካም ቀን